ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ወደ hello ይሰማዎታል ደንበኛችን።
ወደ ካናዳ ነኝ። የካናዳ መረጃ
ምን አሉኝ? hello hello
hello ይሰማል?
እ ድምጽዎት ይቆራረጣል ደንበኛችን። ሄሎ
ሄሎ
ሄሎ ደንበኛችን
ሄሎ አይሰማም እንዴ? ሄሎ አሁን ይሰማል።